ሄሎ ወይነ ጤና ይስጥልን ቤት ቤት አብሮ ይስጥልን። ደንበል በሚያስወጣው ነው።
እ ደንበል ደንበል በሚያስወጣው ነው ቦታችሁ። እናቴ አባቴ ምን አልከኝ?
ወደ ደንበል በሚያስወጣው በባምቢስ ድልድዩን አልፈን እ ምን በኦፊሳችን ነው ያለንበት?
ክጅናችሁ ፈልገን ነው።
እ አዎ።
ይኸውልህ ከእንትን ስትመጣ ከእስጢፋኖስ ሄሎ አ ከእስጢፋኖስ ስትመጣ የሰማሽ?
ወደ እናት ባንክ አለ አይደለ? ሄድ ኦፊሱ በእናት ባንክ የቱ ጋር ሄድ ነው ኦፊስ- እናት ነው?
በ- ባምቢስ ይኸውልህ ልክ ትንሽ ብቅ እንዳደረግክ ከእስጢፋኖስ ማለት ነው የእንትን አለ ሆቴል ምናምን ከጎኑ አለ እናት መልህቅ እሺ ም- ማነው መቅረዝ ሆስፒታል አለ ፊት ለፊቱ ላይ መግቢያ ዋጋ ማለት ነው።
አሁን አ- ምን ሆስፒታል አሁን ይኸውልሽ ወደ ሰማይ በር ድልድይ እየገባን ነው።
ቆይ ጠብቀኝ አንዴ።
አባቴ እናት ባንክ የቱ ጋር ነው? እ? ቤት መሪ ሄሎ እ?
ሄሎ አቤት ወደ ካሳንች ሄሎ አቤት አቤት እየሰማሁ ነው።
የት አካባቢ ነህ?
አቤት አሁን እዚህ ሰማይ በለው ድልድይ ጋር አረ እኔ አላውቀውም። እሱ እንድል ላይ ማለት እዚህ እ፣ ባምቢስ ደረሳችሁ?
ባምቢል ደርሳ ወይ ወዴትን ታጥፈን ገብተን እንትን ብለክ ና ይኸውልህ እናት ባንክ headquarter ኡ የቱ ጋ ነው ብለክ
እሺ ልደውልልሽ የእናት ባንክ head